ሄሎ ሰላም፣ እንዴት አረፈሽ?
ሰላም እንዴት ነው?
የብሩክታይት ስልክ ስልክ ነው?
እ?
የብሩክታይት ስልክ ነው?
አይደለም ከኢንፎኪድስ ነበር የምንደውለው። ስልክሽን አስቀምጠሽልን ተጨማሪ መረጃ ፈልጋለሁ ብለሽ ነበር።
ከየት?
ሴም ፎር ኪድስ
ኦኬ አሀ፣ ኦኬ። አይ እሷን ትታውጣል። በዛ ነው ያነሳሁት። የ- የስራ ስልክ ነው። ምግብ ቤት አስቀምጣ ሄዳ ነው ስትመጣ ትደውል።
እሺ፣ ያው ያለውን ተጨማሪ መረጃ እንድነግራትና ቦታ ነው ልንገራት እ? ልንገራት እኔ ትደውል ስትመጣ።
እም፣ ትነግሪልኛለሽ ወይ ደግሞ ባገኛት እንድትደውልልንም ደስ ይለኛል፣ በቃ ትደውል።
ያለውን ሙሉ መረጃ እንድታውቅ እሺ እሺ እሺ